ሄሎ አቤት ሰላም ናችሁ?
ሰላም።
ከምኒልክ ሆስፒታል ነው።
እሺ
brain CT ፈልገን ነበር። ስንት ነው እናንተ ጋር?
እ ስንት ነው እናንተ ጋር?
without contrast ነው ዊዝ አአ contrast ዊዛውት ዊዛውት ሁለት ሺህ ሰባት መቶ
ሁለት ሺህ ሰባት መቶ
ሰባት መቶ አምቡላንስ include ያደርጋል?
አዎ
እሺ discount የለም ከዛ የለውም።
የለውም።
አዎ
እሺ በቃ እሺ ተነጋግረን እናሳውቃለን።
እሺ
እሺ